ሰላም hello አቤት
hello ይቅርታ ደውለው ነበር
ችፕችፕ
አዎ ችፕችፕ
አዎ ደውዬ ነበር ሰፈር ነበረ ለማዘዝ ፈለግ አባዶ እንዲመጣ ማለት ነው እሺ
እና ዛሬ አዞ ለቅዳሜ ይመጣል ወይስ ነገ ይሻላል የሚለውን check ለማድረግ ፈለገ ነው
ዛሬ ያዘው ቅዳሜ እንዲመጣሉት ነው የፈለጉት እም።
ነገ እ?
ነገ ማዘዝ ማለት ፈርቼ ነው አሁን ነገ አዎ፣ አዘን ቅዳሜ ዛሬ ላይ ዛሬ order ልክ ነው። ዛሬ order ካደረጉ ነገ ሊወጣ ስለሚችል ነገ order ያርጉ።
ነገ ይሻላል አዎ
እሺ እሺ በቃ።
ሳይ- ሳይመሽ ቀን ላይ ምናምን order አድርገው ይጨርሱ። በቀጣይ ቀን ይመጣሉታል።
እሺ እሺ Okay፣ መልካም ነው።
አመሰግናለሁ አልተወከላችሁ